ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን። Flintstone Homes አዎ Flintstone አ።
ሽያጭ ሰምቼ ነበረ።
ምን አሉኝ?
share share ሽያጭ share ሽያጭ። አዎ ስምና ስልክ አሁን እየመዘገብን ነው።
አመት እስከ መቼ ነው?
እ የምንትን የሚለው የሚጀምረው ሐምሌ አንድ ላይ ነው። ሐምሌ አንድ ላይ ደውለን ያለው መረጃ እንነግሮታልና ወደ okay፣ office መምጣት ካለቦት ይመጣል። እ እ ይህንን ስልክ ያዙት።
እሺ አስራ አንድ ቤት መጨረሻው ስልሳ ዘጠኝ አይደል?
አዎ አዎ።
እሺ ስሞትን ማን ልበል መላኩ መላኩ መላኩ። እሺ ምን ላይ ነበር ማስታወቂያችንን የሰሙት?
ቲቪ ላይ ነው የሰማሁት።
ቲቪ ላይ። እሺ እሺ እንደውሎታለን ሐምሌ አንድ ላይ እዚህ አዲስ አበባ አዲስ አበባ ነው አይደል?
አዎ አዲስ አበባ ነኝ። አዎ።
እሺ እሺ እሺ መልካም ጊዜ ውሎት እንደውሎታላችሁ።